ጤና ይስጥልኝ። በኢትዮጵያ ብርሃን እንባኮት የሚለወዳዎች ሄሎ ሄሎ ምንድነቱ ይሰማል?
ሄሎ ደንበኛችን ይሰማውታል?
አ ይሰማል ይሰማል።
እሺ ደንበኛችን ምን ልርዳዎት?
እንትና ነው ድራፍት ወደዛ አይመጣም። በብራችን በባጃጅ ነው የምንጭነው። ለምን ወደዛ አይመጣም?
እሺ ደንበኛችን BG ID ዎትን ይንገሩኝ።
እ እ
የቢጂ አይዲዎትን ይንገሩኝ ደንበኛችን።
እሺ እሺ እሺ እ እ እ